ይስጥልኝ ባኮ ምን ልርዳው?
ትናንትና እንትን ልኬ ነበር።
ምን አሉኝ ደንበኛችን?
transaction እናስልኝ የሆነ ብር ወደ ብር አውጥቼ እሺ
በሌላ ስልክ ነው እና አልገባም። በአሪፍ ፔ ነው ያወጣሁት።
ከየትኛው betting site ነው?
ስኮር ቤት እ ምን አሉኝ?
ስኮር ቤት
ሰማሁት ደንበኛችን ይሰማል ይሰማል